ሄሎ ጤና ይስጥልኝ አብሮ ይስጥልን። ሰላም ነው?
አለን። withdraw አድርጌ ነበር አልገባልኝ እስካሁን። ደግሜ
እሺ እንትን አላለ አዎ፣ አልመጣልህ አልመጣልኝም።
አሳውቅንልሃል። ከዚህ በፊት ደውልሃል አባ?
አይ ደውዬ አላውቅም።
እሺ ንገረኝ። እሺ ቤት ቤት ቁጥርህን ወይስ ይሄ ነው የደወልክበት ቁጥር ነው?
ይሄው ነው አዎ፣ የደወልከው ቀን ወደ ቴሌብር ነው ያስቀምጥ ዘጠኝ ሺህ አምስት መቶ OK። መቼ ነው?
አዎ፣ ዛሬ
OK። እሺ check እያረኩልህ ነው። እሺ መስመር ላይ ጠብቀኝ።
እሺ፣ እሺ። ሄሎ ሄሎ አ- አቤት አባ አለው።
ገባ መሰለኝ። አሁን text ደረሰልኝ።
OK ገባልክ?
አዎ፣
እሺ እሺ፣ እሺ።
እሺ check ላድርግልህ ወይስ አሪፍ ገብቶልሃል?
ግን እስቲ አይ text ነው actually እንትን ይገባል። ቻፓ financial አዎ ገብቶልኛል።
እሺ እሺ እናመሰግናለን። እሺ እሺ እሺ